ሄሎ
ሄሎ ሄሎ አቤት።
ትመስለኝ
አብረሽ ብለኝ።
ከወዳ ባይክል ማኒፋክቸሪንግ ነበር የምደውልልህ። ሀቢብ ነካ
ማን ማን?
ሀቢብ አህ
አዎ፣ ባለፈው አውርተን ነበረ። የሐዋሳን ስልክ ሰጥቼክ ነበር። ደወልክላቸው እንዴ? የሐዋሳ አል- አል- አልሰጠሽኝም እኮ አላክሽልኝም።
ኦኬ፣ ቴሌግራም ምን ቼክ አድርገዋል? በቴሌግራም ነው አ- የላኩልክ።
ነው አላረኩም። ቴሌግራም አዎ፣ በቴሌግራም ስለላኩ እሺ፣ እደውልልሃለሁ መልሼ check አድርገውና
እሺ ካላኩልክ እልክልሃለሁ መልሼ እሺ እሺ